ጤና ይስጥልኝ። ማን ይባላል?
ሰላም ነው?
እግዚአብሔር ይመስገን።
አይ ሱዙ አለች እንዴ ኪንካፓ?
አይ ብዙ ኪንካፓ ነው የፈለጉት?
አ
መስጠው 0911
ኦኬ። ይለያያል እንዴ?
አይ አይደለም የኛ ነው። 0911
እሺ። ዘኛ ሰላ Hello
ሀያ ስድስት
አዲስ ዜሮ ዘጠኝ ዘጠና
ዘጠና አ
ማን ነው ስሙ?
ማሊ ባባ ብለው ያናግሩ።
እሺ በቃ እሺ
አንዴ ዝጊልኝ።
እሺ